ሄሎ ጤና ሄሎ ሄሎ ሄሎ
አቤት
የበንቺ ግብ እንትን ልጅ ለመላክ ነበር አይቻልም?
እ፣ ልጅ ማስመዝገብ ይቻላል። ስንደውልላችሁ ነው የምትመጡ።
ልመ- መዝሚ
ማን ነው የሚመዘገበው?
ሀሪፉ በል ጻዲቅ ስንት አ- ስንት አመት ነው?
እ?
ስንት አመት ነው?
አራት
እሺ እ፣ ግን ራስ ሳይሆን ሌላ ጎረቤት ወይም የአካባቢ ሰው ነው መጠቆም የሚችለው ማስመዝገብ የሚችለው።
እሺ
እሺ፣ አመሰግናለሁ። እሺ።